ነው።
ሰላም ጤና ይስጥልኝ። አለ ምን ልረዳዎት? አቤት ለሽልማት ምናምን ቋንቋውን ቀይር ብዬ በአማርኛ ቅይልኝ ብዬ ሰባት ቁጥር ላይ አለ።
አ፣ ሰባት ቁጥር ላይ ነው በአማርኛዎች
ሰባት ቁጥር ሲጫነው መግቢያው ብቻ ነው የሚቀየርለት። ለመመዝገብ ለመጫወት የሚሉት ናቸው የሚቀየሩት እንጂ ጥያቄና መልሱ በድረገጽ ሲሆን ወደ አማርኛ የሚቀየር እና እ፣ ሽልማቱ ምንድን ነው?
ላፕቶፕ እንደ ድሎት ነው። ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያሸልማል።
እ፣ ስልኩ ታች ነው ወይስ የቀር
ታች ነው። ስማርትፎን ነው።
እና ወሽ ምንድን ነው ብንል ብር እንትን ታች ብንል ታች ነው
አቤት
እ፣ ብር ሽልማቱ ሳስ እንደ ድሎት ነው። እንደ ድሎት
ነው ነው።
እኮ ሰሜን አጨፈር ነው ይገባልና አቤት ሰሜን አጨፈር ነኝ እኛ
አዎ እድለኛ ከሆኑ
እ ብር ከሆኑ የደረሱት በቴሌ ብር ይገባሉታል ወደ አካባቢ
እ፣ ሞ- እንት- ስንት ብር ነው?
እንደ ድሎት ነው። አምስት ሺህ ብር አለ ካርድ ከአምስት ብር እስከ አምስት መቶ ብር ላፕቶፕ ስልክ አምስት ሺህ ብር አለ።
እና
እም።
እሺ በአማርኛ ላድርገውና እሺ እሺ ሁለቱን እስከ መቼ ባለው ነው የሚደርስን?
ጥያቄና መልሱ በድረ ገጽ ሲሆን ነው ወደ አማርኛ የሚቀየረው። ይቅርታ በትንሿ ስልክ ከሆነ መቀየር አይችልም።
እ፣ በትንሹ ስልክ ከሆነ እም።
አረ እንዲያው በእሺ እሺ እሺ ቻው
እም። እም።